መዘርዳት በጣም ያስጥልኝ። እንትን ለመክፈል እየመጣው ነበረ። ሚካኤል ምን አጥ- ምንም ህንፃ ነው ያላችሁት?
ሴሚሲ ኢኮኖሚክስ አሶሲሽን ህንጻ
ሲኤምሲ ኢኮኖሚክስ አሶሲሽን ህንፃ አ ሚካኤል ቤተክርስቲያኑ አጠገብ ነው።
አ አጠገብ ድልድዩ ጋር ማለት ነው። ተሻግረው ድልድዩ ጋር አዎ፣ እሺ። አ፣ በሱ ጎድኑ ማዶ
አይዞህ፣ በሚ- በቃ በሚካኤል ድልድዩ ጋር አጠገብ።
በሚካ- በሚካኤል በስተዚህኛው ጋር በራ ላይ አዎ፣ በቃ በበሩ ጋር ሲመጡ ያዩታል። ማንን የሚጠይቁት ያገኙ።
እሺ። እሺ፣ አመሰግናለሁ።
እስ በደውል እናመሰግናለን። መልካም ቆይታ